ስትድ ማዕከል ዋኮ ምርዳት ሄሎ፣ ሰላም ምን ልርዳዎት?
ሰላም ባለቤቷ ሰአዳ ናች አይደል?
ትክክል።
እሷን ማነጋገር ይችላሉ?
ምን ነበረ?
አዎ እሷን ፈልገናት ነበር። ከባንክ ነው
እኮ ንገሩኝና የሚሆን ከሆነ case ኡን እንትን እላለሁ።
okay እሺ። ወይም ሌላ ሌላ አለ ሌላ እ፣ ስልክ አለ የምናገኝበት direct
እኮ ይኸውልዎት እ፣ ለምን እንደፈለጉ ይንገሩኝና እኔ አስተላልፋለሁ።
በጣም urgent ጉዳይ ነው።
እሺ እሺ፣ አመሰግናለሁ።
ለምን ባንክ ነው?
አስተላለፍከን? እሺ ሄሎ